ዋጋ ነው። ሄሎ ጤና ይስጥልኝ።
አብሮ ይስጥልን እማዬ።
አልቋል። እሺ መረካከቢያ ፎርምህንና አ
ንግድ ፍቃድ ኮፒ፣ መታወቂያን ኮፒ። ስራ አስኪያጅ ከሆንክ ተወካይ ከሆንክ ደግሞ ተወካይ ነህ።
አረ ስራ አስኪያጅ በቃ ንግድ ፍቃድህን ኮፒ፣ መታወቂያህን ኮፒ እና የሰጠንህ መረካከቢያ ፎርም አለች አይደል?
አለች። አዎ እሷ ነች።
እሷን ፎርም ይዘህልኝ ትመጣለህ።
እሺ እማዬ፣ እሺ፣ በቃ አመሰግናለሁ።